አሎ hello ጤና ይስጥልኝ።
እግዚአብሔር ይመስገን።
አቶ ታሪኩ አለሸት አቤት።
ከዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
okay፣ እሺ። ምን ነበር?
ድርጅታችን ትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
okay፣ ያ ምንድን ነው? ከእያንዳንዱ trip አስር percent የምንቆርጥ ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ደግሞ ታሳቢ ያደረግነው አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን በጋራ የሚቆጥቡበትና በጋራ አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
okay።
እንዴት አዩት ሀሳባችንን?
አሪፍ ነው። አንዴ እየነዳው ስለሆነ እንትን እንዳለ ብዬ ነው። ወይ መልሰህ ትደውልልኛለህ ወደ በኋላ ላይ እሺ፣ ችግር የለውም ወይ ደግሞ ሀሳባችንን ትልካለህ። ሀሳቡ አሪፍ ነው፣ ደስ ይላል።
እሺ በቃ ከወደዱትና ከኛ ጋር መስራት ፍላጎት ካሉት maybe ጥያቄም ካሉት የቴሌግራም ቁጥር ተላክተናል።
ምን አልከኝ?
ምናልባት ጥያቄም ካሉት ካሉት በተጨማሪ ደግሞ ከኛ ጋር ለመስራት ፍላጎት ካሉት የቴሌግራም ቁጥር ተላክተናል። ሄሎ
ምን አልከኝ?
የቴሌግራም እሺ ቆይቼ እደውልልዎታለሁ።